ሰላም ነኝ። እባክዎ ምን ልርዳዎት?
ወርቅ ጀማሪ ነኝ እና
እሺ
እና ማሽን ተቀረጸበት ይፈልግ
ይቅርታ ደንበኛችን ድምፅ ትንሽ ርቋል እና ድምፅ እናስተካክለን። ድምፆት ትንሽ ርቋል።
ጊዮርጊስ ድራፍት ልጥል ፈልጌ ነበር እና
እሺ
እሱን ባለሙያ መጥቶ እንዲገጣጠምልኝ ፈልጌ ነበረ። ተከራይቼ ማሽኑን አዲስ ጀምሮ የድራፍት
አይ ድራፍት ማሽን ዛሬ እንዲገጥሙልኝ ፈልጌ ነበረ። hello BGI ደንበኛ ነው
ገና አዲስ ጀማሪ ነኝ። ዛሬ ልጀምራ።
አዲስ ጀማሪ ነው።
አዎ ድራፍቱን አውርጃለሁ
አ- እና እንትን መቶ የሚገጥምልኝ ሰው ነው የፈለኩት።
እሺ ሲያወርዱ ቢጫ ካርድ ተሰጥቶታል።
አዎ ተ- እንትን TIN number አለኝ። ገና አዲስ ነኝ። ዛሬ ነው የምጀምረው እና ነገ አወጣለሁ አልኩት።
እሺ TIN number ይንገሩ።
አ- ገና ላ- TIN number እኮ አላወጣሁም እኮ አዲስ ነኝ።
አሀ ቤቱ ማት ነው።
አዎ ገና ልጀምር እኮ ነው። አሁን ገጠምልኝ እኮ ነው። TIN number ነገ አወጣለሁ።
እሺ ደንበኛችን አሁን በደወሉበት ስልክ ላይ ያዘው።
አዎ በዚህ ስልክ አዎ። አድራሻዬ ጎሮ ሰፈራ ነው።
ጎሮ 99 ሰፈራ።
አዎ ሱራፌል
እሺ ሙሉ ስም አለ በል የእርሶ?
ማስተዋል ፍቃድ ጸጋ
እየመዘገብኩ ነው። አንዴ ጠብቁኝ።
ይሁን ይሁን፣ አምጣ እ እ ሄሎ
ደንበኛችን ይቅርታ ድምፅ እየቆራረጠ ነው ወይ? አቤት እሺ አሁን ደንበኛችን መስመር ላይ አሉ?
አሎ
ማለታል ወይስ ሁሉም አዲስ ነው?
አ አውጥቻለሁ አውጥቼልታለሁ መባራ ራንች እሺ መሲ ባርና ሬስቶራንት። እሺ መዝግቤ ወደ ጥገና ክፍል እሺ መዝግቤ ወደ ጥገና ክፍል ልኬሎታለሁ። የጠራው ይገጣሉታል።
okay እሺ ልጠብቅ
አሁን ልኬላቸዋለሁ። ካገኘን መልሱን እናሳውቆታለን ወይ ደውለው እነሱ ወዳሉ እሱ በስልክ ነው contact የሚያደርጉት። ደውለው መልስ ያናግሮታል። በዚህ እሺ።
ስልክ ይሄን ስልክ ስለመዘገብኩት
እሺ
ደወሉ። እናመሰግናለን። አገልግሎት ላይ ያሉትን አስተባባይ